ሰላም ሰላም ጤና ይስጥልኝ።
ቴሌግራፍ ማለት ነው።
የህግ ምክር ፈልጌ ነበርና
ቁመት ማለት ነው።
ወንድ እየታከለ
ወንድ የታከለ አ አ
አደረሰ ቤቱ
አዲስ አበባ
ጉዳይ የሚቀጥሉ ተቋማት
okay እሺ። የእኔ ጉዳይ በቤት ውርስ ላይ ነበር እና በዛ ላይ አንዳንድ የህግ ምክር ፈልጌ ነበረ።
ምን አይነት ምክንያት ያለበት ማለት እዛው ነገር
ምናሽ ድምፅሽ ግን የሆነ ድምፅ አለ እኮ አይደል?
አሁን ሰማ
hello ሌሎች ሰማ አቤት አቤት። እሺ ይሰማል።